Heila, Amundsen.
Sæland,
ይነስም ጤና
ማሽን ሰጥተናችሁ ነበረ።
እም?
ማሽን ወይ
የስሙሱ ይሰማኛል። እናት ድምፅሽ ደግሞ ቀስ ብሎ
ማሽን ሰጥቻችሁ ነበረ።
እሺ፣
የአድራሻ ለውጥ በሚመለከት ማሽን ቁጥሩ ልንገርሽ እና ቼክ አድርግልኝ።
Okay። አሁን ደውለሽልኝ ነበረ በአስራ አንድ ቤት አዎ፣ ተቋ- አዎ፣ አስራ አንድ ተቋርጦ ቤት ኧረ ሀምሳ አራት ዜሮ አራት ሰማንያ አንቺ ነው?
ተቋርጦ ነው ብቻ ወደ አዎ ተቋርጦ ነው። አዎ እሺ፣ ልንገርሽ ማሽን ቁጥሩ እ ምን አልሽ?
ማሽን ቁጥሩ ልንገርሽ እና check እሺ አድርግልኝ የት እሺ እንደደረሰ።
እሺ TD capital letter ሁለቱም ማለት ነው እሺ TD ሶስት ዜሮ እሺ TDB ማለትሽ ነው? TDB TD
TPA ነው?
T PD AB TDB B TDB
አንድ T ትጽፊያለሽ።
T አንድ D ጻፍኩኝ።
ብቻ ከዛ በቃ አንድ T D ብቻ አዎ አ፣ አንድ D የሚል የለንም። እንደዚህ አይነት ማሽን ወይ T አለች፣ ከዛ D አለች፣ B አለች።
እሺ። ከዛ ሶስት ዜሮ
spelling ኡን በደንብ አይተሽ ንገረኝማ።
እሺ። አንድ T አንድ D double አይደለም እ፣ ከዛስ B አለች አጠገቧ ከ D ቀጥሎ የለችም።
እ፣ T ብቻ የለማ። T እና D ብቻ እ ከዛ ሶስት ዜሮ ሀምሳ ዘጠኝ የድርጅት ነው አንቺ የደወልሽው
ስኬት እኮ TDB እንዳይሆን pickup form ኡን ግለጩና ከደረሰኝ ስር እህ፣ እሱ እኮ አለልሽ ሰጥተናቸዋል እ ሰጥተናቸዋል ለነማ
ለእንትኑ ይቺ የማሽኗ ያለችዋ ደብተሯ
ደብተር እኮ አይደለም እኛ እዚህ ስታስገቡ የምንሰጣችሁ መረካከቢያ form አለች አይደለም እ፣ ከሱ ላይ ትሽ ንገሪ D የሚል የለንም B ከሆነ እዩ በደንብ በደንብ እዩ ወረቀቱ በቃ እሱ ደውልልሽ።
እሺ እሺ